ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ወደ
ወይ ሰላም ቅድም ደውዬላት ነበር ቴሌግራም ላይ ላክልኝ ብያት ልኬላት ነበር የበላሁበትን ትኬት እሺ ቴሌግራም ላይ ከላኩልን መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁ ደንበኛችን
እሺ ያው አይ እንትን እኮ ነው withdraw ብዬው ነበረ ብሩን ግን አልገባም ቴሌብር ላይ እኮ screenshot አድርገው ላኩ አዎ የዊዝድሮውን
የዊዝድሮውን አ እስቲ አይ ስልኮት የበላሁበትን ይንገሩን ትኬት ነው ዜሮ ዘጠኝ
እሺ ሰላሳ አምስት እሺ ሰላሳ አንድ እሺ ዘጠና ሰማንያ አምስት ዘጠና ሰማንያ አምስት
ማን ነው የሚለው የቴሌግራም ስሞት ሄሎ ቢኒያም ሄሎ ቢኒያም ነው የሚለው ትራፊክ መጥቶ ቢኒያም አዎ
okay ትኬት ነበር ነው በልተው ነው አዎ በልቻ ግን withdraw ብዬው ነበረ ብሩን አልገባም ብሩን
እኮ ዊዝ ይሄን አይደለም እኛ የምንፈልገው withdraw ያሉትን ነው። ከ withdraw ከ transaction history ላይ withdraw ላይ ገብተው ያንን አዎ።
የላኩትን ያልገባለሁትን ነው እንጂ ይሄኛውን አይደለም። ትኬት ቁጥሩን አዎ አይደለም።
ምን ላይ አገኘዋለሁ እሱን transaction ላይ ያለው?
more more የምትል አለች ከስር እሺ እሷ ላይ ገብተው transaction history ይመጣል።
እሺ ያን transaction history screenshot አድርገው ይላኩ።
እሺ እሺ